And have next more tried ወገሴ ማቤ
ጤና ይስጥልኝ።
አብሮ ይስጥልን።
አክሱም አክሱሚት ነው።
አዎ አዎ፣ አክሱም ማይ ትራይድ አዎ። እሺ እኔ መነሻ ከየት ነው?
አይደር ታህታዊ በር አይደር ታህታዊ በር። እሺ እኔ ካውላ ቤዲዮ
ገዛ ገር ክላስ ገዛ ገርላሰ እሺ እኔ ክለኸለኒ እሺ ይተባያኒ እሺ ብሩክ መዓልቲ